hello hello
ወይ በቴ ደስ ቤት
እ password ጠይቆኝ ነው። paste paste ነው።
forget password ረስተህ ነው?
አዎ forget password በለውና አዲስ አሁን password ይላል።
የጠፋ- አዲስ የተፈቱ ነው።
እሺ አዲስ ደግሞ ከሆነ ካፒታ አንድ ካፒታል አንድ small
capital small ቁጥሮችና ይሄ symbol ጥያቄ ምልክት ምናምን አድርገ confirm password የሚለውም ላይ እሱ ላይ ተጨምርና እሺ።
ከዛ እንትን ይልሃል።
እሺ